ጤና ይስጥልኝ። አሪፍ ዘይት ነኝ። እባክዎ ምን ልርዳው?
አይ አሁን ቁጥር ሰጥሽኝ ነበረ።
እሺ ደንበኛችን አ፣ ቁጥሩ እኮ አይሰራም። ቴሌግራም
ስንት ነበር ደንበኛችን? ዜሮ ዘጠኝ ዘጠና ሁለት ዘጠና አስራ ሶስት ዜሮ አንድ ሀምሳ አምስት አይደል ዜሮ አንድ ሀምሳ አምስት እኮ አይሰራም።
እሺ ደንበኛችን በዚህ ስልክ ነው እርስዎ ቴሌግራም የሚጠቀሙት?
አ
እሺ እኔ አድል አድርጎት ስሞትም አልበል።
እሸቱ እሺ
እሺ፣ አቶ ደንበኛችን አድ አድርጌ መልእክት እልክሎታለሁ። እዛ ላይ ይልኩልናል።
እሺ